Hello hello አቤት ጤና ይስጥልን።
ሄሎ
አቤት ይሰማኛል። ጤና ይሰማ ይስጥልን።
ይሰማል?
እንደምን አደሩ ወይዘሮ ፍሬት ኖት?
አዎ እግዚአብሔር ይመስገን።
እንደምን እግዚአብሔር ይመስገን ደህና አደሩ ሰላም ነው።
አለን። ከፖሊስ ኖት ነበር የደወልኩልዎት።
እሺ እ፣ ባለፈው ሰኞ አስታውሱ ባል- ባሉት መሰረት ያው ዛኝ- ዛሬ ያው ቀጠሮ እንዳለ ለማስታወስ ነው።
Okay እሺ። አጋጣሚ ሌላ ሀገር ሂጂ ነው እመጣለሁ፣ እደውላለሁ ስመጣ። ልነግርሽ ኦኬ ነኝ።
okay፣ ዛ- ዛሬ ነው ወይስ ነገ?
አይ ትንሽ እሰናብታለሁ፣ አንድ አራት ቀን ቆያለሁ፣ እደውላለሁ ልክ ስመጣ።
እ፣ ያው ምንድን ነው እኛ እንደውል እኮ ስትመጡ መንገድ እንዳት ቢሮ አይ ገብታችሁ ቀረብ ስለማ ምንም ማለት እደውልላችኋለሁ ነው።
እዛው አካባቢ።
በቃ ስለዚህ መቼ ዛሬ መ- ከአራት ቀን በኋላ አዎ ነው ያሉኝ?
አዎ አዎ።
እሺ በቃ እሺ፣ እደውላለሁ። እሺ እሺ እሺ እሺ፣ መልካም ቀን። እሺ እሺ፣ አሜን።
ሰላም ደውላ ዋል። እሺ እሺ።